Referendum risposta wako mliotoa?
ሄሎ ሄሎ እንትን ሁሉ ስፖርት ላይ ብር በልቼ እስካሁን አልገባልኝም።
የትኬት ቁጥሩን ይዘውታል?
አዎ እሺ ንገሩኝ።
እንትን ኦንላይን ነበር የተጫወትኩትኝ።
አዎ ትኬት ቁጥሩን ይንገሩኝ።
እሺ ቆይ ላውጣና ልንገርሽ።
አውጥተው ይደውሉ።
አውጥቻለሁኝ፣ ይኸው ልንገርሽ። ሰባ ሰባት እሺ
ዜሮ ሁለት ዜሮ ሁለት
ስልሳ ሰባት እሺ ስልሳ ስልሳ እሺ
ሰባ ስምንት
እሺ አስተላልፍ ይሉታለሁ።
እሺ